አይደለም በፊት በፊት በፊት ነው የምልዳው
ሰላም virtual ላይ ብር withdraw አድርጌ እሺ ወደ account ያልገባልኝ እህ
ከ virtual game ላይ withdraw አድርጌ ነበረ እና ስንት ብር ነው
አስር ሺህ
አስር ሺህ ይሄ ነው በፊት በፊት ስልክ
አይደለም አስራ ሰባት አርባ ሁለት አስራ ሰባት አርባ ሁለት ሰማንያ አምሳ አራት
እሺ አንድ ደቂቃ እሺ ቼክ ላድርገው አስር ሺህ ብር ቴሌብር account አይደለም ባንክ account ተመስገን ከበደ ጉታ- ጉደታው አዎ አንድ ሺህ ሀያ አንድ ሰማንያ አምስት አርባ አምስት አርባ አራት አርባ አራት ዜሮ አንድ አራት አዎ confirm አድርጌልሃለሁ post አድርጎ ስጨርስ ትገባለህ
እሺ ስለደወሉልን እናመሰግናለን መልካም ቀን